Hello አቤት።
ይቅርታ መልሼ ደወልኩልዎት ከችግር እሺ
ይቅርታ ወደ ልደታ የሚመጣው እ መኪና ተበላሽቷል እና ዛሬ ወደዛ አናደርስም ስለተባልኩ ነው። warehouse check አድርጌልዎት ኧረ ነበር።
የሚመጣ ልጅ አለ አይደል እንዴ? አንዱ product እኮ እየመጣ ነው። የካሮት እኮ እየመጣ አይደል እንዴ? ልደታ አይ ገብቶኛል። እሱኛው በሌላ driver የተያዘ ይሆናል ወደ ሌላ ሰፈር የሚሄድ ማለት ነው። so አጋጣሚ በተለያየ እንትን አ- የአንድ ሰው order በተለያየ መኪና ይገባል እና እሱ ለዛ ገባኝ።
ይሆናል።
ወደ ልደታ የሚሄድ መኪና አልገባኝም።
አሁን ያንኛው እንግዲህ አይመጣም ብለውኛል። እሱ ምንም ማድረግ አልችልም እኔ አሁን በፈለጉት ታዲያ ቀን ለነገ አይደርሱም አይደለ? ነገ መቀበል አይችሉም አይደለ?
አዎ እሺ ቅዳሜስ አይችሉም?
ዛሬ ለምንድን ነው የማይመጣው? ከተሳሳተ መኪና ተበላሽቷል ተባልኩኝ።
እኮ ለሌላ ሰው ማስተላለፍ ይችላል። አ? መኪና ከተበላሸ already ስለወጣ ይሆናል ያንኛው እንጂ ላክልዎት ነበረ።
ሰው ፈልጎ order ሲያደርግ እኮ እንደዚህ የምታረጉ አዎ ልክ ኖት። ይቅርታ በጣም እሱ እናስተካክላለን።
ኧረ ሁሌ ሁሌ እኮ ነው የምትሉት።
እ፣ እሺ ቅዳሜስ ይችላሉ? ጠዋት ላርግልዎት?
አዎ በቃ አሪፍ።
ለቅዳሜ ጠዋት። እሺ እሺ እናቴ፣ እሺ መልካም ቀን